Hello ጤና ይስጥልኝ። ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳዎ?
ጤና ይስጥልኝ። ትናንትና ደውዬ ነበረ የውሃ ባለሙያ ፈልጌ እና ባንክ information ስላለን ብላችሁ ለዛው ጠፋችሁ።
Okay አልተላከሎትም።
አዎ፣ ዛሬ በዚህ ፈ- ቁጥር ነበር የደወሉት።
አሁን መምጣት ይችላሉ እንዴ? ነው እሺ አንዴ መስመር ላይ ጠብቁኝ፣ ሌሎት የእርስዎን ካርድ
Okay።
Hello
Hello እሺ እ በረከት እሺ፣ የባንክ መረጃ ተልኳል ትናንትና አልደረሱትም።
አልደረሰኝም።
Okay እሺ፣ ስለዚህ ድጋሜ እልክልዎታለሁ።
SMS አይደለም አዎ SMS ላይ ጉዳይ በሚል ነው።
እሺ ላኪ።
እሺ እሺ